ጤና ይስጥልን ቤት ረዴት ነኝ የምንረዳው።
አይ select ሲያደርግ select አያደርግም ቲሞቹን ማለት ነው።
እ፣ እስኪ browser ቀይረ ሞክረው
በምን browser ልሞክር?
እ፣ በሌላው ወይም በ normal ኢንተርኔት ወይም በ Mozilla ምናምን ሞክረው።
ነው እንዴ?
አዎ Okay። እንደዛ ሲሆን ያስቸግራል።
አ- አልፎ አልፎ ሊያስቸግር ይችላል። ካልሆነ ይሄ clear cache የምታደርግበት አለ አለ አይደለ?
ምን አልሽኝ?
clear cache የምታደርግበት አለ አይደለ?
እንደ- አልገባኝም።
ቴሌግራም ላይ ወይ ልክላ በ- በሌላ browser ሞክረውና እምቢ ካለ እ፣ እ፣ ቴሌግራም ላይ እ፣ ላኪልኝ በለኝና ረዴት ብለህ ላክልኝና እልክልሃለሁ። ትንሽ አፍ- እሺ።
በ Chrome ነው የምትጠቀመው አይደለ?
አዎ በ Chrome ነው የምጠቀመው። ጉግል ልቀይር ምናልባት።
አዎ በእሱ ቀይርና እምቢ ካለ ንገረኝ ቴሌግራም እሺ።
እሺ።